ሄሎ
ወይ ሰላም ነው?
አለቅም ጠነስ እንዴት ነሽ?
አዎ ቤት ቤተልሔም ነሽ እንደ አንቺ?
አይደለሁም። ምን ነበረ እንዳገናኘት ንገረኝ ነው።
አዎ አይ እንትን ነበር የአካውንት ወደ ያስተላለፍኩት ኬዝ ነበርና ዳክቦቱ ነው።
አ- በቻፓ አስተላለፍሽ ነበር ብርና ኦኬ እሺ።
ይኸው በቃ አንድ አምስት ቀን በላይ ሆነው እ፣ እናንተው ጋር እንደዚህ ሳ- እንትን ስል ገብተዋል ነው የሚለ- የምትሉኝ ገባሽ?
Balance ትላንት- ነው የሚለው።
አዎ ገብተዋል ነው የሚለው። ወደ አቢሲኒያ ባንክ ነበር የላኩትና እሺ
ከዛ አሁን ደግሞ ባንክ ቤት ነበርኩኝና እሺ አልገባም። በ ATM ነው አየሁት፣ አልገባም። ከዛ ሳናግራቸው ደውለህ- እ።
ባለቤቶቹን ሳናግራቸው ማ- እ- እ- ሰራተኞቹን የአቢሲኒያ ባንክ ማለት ነው እሺ ስላልገባ ነው እንጂ እኛ ጋር ማየት ራስ account ላይ አይደል እንደሚገባው በቀኑ የ- ነው የነገርካቸው። በቀኑ check አድርገውታል።
እና በቀኑ እነማን ከገባ እዛው ላቢሲኒያ በዛሬ ዳውን check ያደረጉልህ። በቀኑ ነው check ያደረጉት መግባት አለመግባቱ
አ፣ ምን አለኝ መሰለሽ እ።
ሲገባ already account ላይ mobile banking ስላለኝ እኔ እም።
ሲገባ account ላይ አይደል እንደሚገባው የትም ቦታ ቢገባ እኮ ወደ account ከሆነ የገባው እ፣ አዎ ግን በቀኑ ብሩ መግባቱን check ማድረግ ይችላሉ። መግባት አለመግባቱን ቀኑ በስንት ነበረ?
በእውነት አ- አሁን እናንተ በስንት የላካችሁት ነበር?
መቼ እንደሆነ አላውቀውማ፣ መቼ እንደላካችሁት እናንተ እንትን ወይ- ሊኖር ይችላል። account history ው ላይ ብሩ ያለበት ጋር ቀኑ አለ። balance ነው የሚለው አንተ ጋር
የኔ የኔ እኔ እኮ ይኸውልሽ በቻፓ ስትልኪ ቻ- ቻፓ ደግሞ ዝም ብሎ done ነው የሚልሽ success ነው እንጂ የሚለው እንትን አያመጣም አይደል?
አይ account history ውስጥ ገብተህ check ማድረግ ትችላለህ። አሁን ቀኑን ብትነግረኝ ወይ እኔ check ላድርግልህ።
በ okay በስንት አሃ ነበር?
እ፣ okay ቤስት እንትኑ ላይ account ላይ ገብቼ account history ውስጥ ገብተህ ስታየው እ፣ ከገባ balance ይላል፣ ካልገባ processing ላይ ብሎ ይጽፍልሃል።
ለሽ ልንገርሽ እንደገና ሳልዘጋው ልንገርሽ ወይስ ልደውል?
ችግር የለውም።
አልዘጋው ልደውል?
ደውልን። እሺ
አልዘጋውም።
እሺ